እንዳላቋርጥሽ ብዬ ነው። ቆይ
ሄሎ ሄሎ፣ ጌታው እንዴት ነህ? ሰላም ነው Hello፣ ጤና ይስጥልኝ።
አለን። ከቤት ከቤት ነው የምደውልልህ።
እስኪ እንትን የአየር ጤና የሚለው shop ላይ ያለው ኤ የአሜሪካ ሆስፒታል ነው ያለው። ይጥፋ ወይስ ያኛው አ እሺ፣ ችግር የለውም።
ይቀመጥ? እሱ ሁለቱ ላይ በቃ ሁለቱ ላይ ብቻ ነው።
ባህር ዳር እና ባህር ዳር two በቃ እሺ፣ ያኛው ይቀመጥ ማለት ነው ራሱ አ ናዚ ነህ እንዴ? ሄሎ
ናት ሌላ- ያደርገው ተስፋ ይባላል።
እና እሺ፣ አ፣ አይ ስለ አርቲፒ በዛው ማወራለሁ ብዬ ነበር፣ የለም ብለኝ ነው ትናንት።
ችግር የለም። ምንድን ነው እ፣ ምን እንትን- ካለ ማውራት ይችላል።
እ- እሺ፣ አይ ስፒል ላይ አ አርቲፒው በጣም ወርዷል ከበፊቱ ማለት ነው። ሁለት ነጥብ አይደለም።
ምን- ምን ነው ኦልሬዲ ኧረ እባክህ ሁለት ነጥብ ምናምን ብቻ ነው የሚይዘው ሁለት ነጥብ ስድስት ነው የሚይዘው። በቃ ይኸው በዚህ አመት ሙሉ ማለት ነው።
ስፒን አሁን የላስት ይር ፎርዋርድ አደረግልህ እስኪ ለነፋኖኤል እንትን ጽፌላቸው ነበረ አስራ አምስት ፐርሰንት ምናምን ገደማ ነበር በፊት አ ልክ ነው 14 የአመት ጥቅሉ።
አ አሁን ሁለት ነጥብ አንድ ሁለት ነጥብ ሁለት እሺ፣ ከዛ ምዕራፍ ቴሌግራማችን ያወጣል።
ላይ ላክልኝ ሊዮ።
ፎርዋርድ አደረግልህ የሰራሁትን።
እሺ ላክልኝ እስኪ ጌታው።
እሺ እልክልሃለሁ እንማለ እሺ ቆይ።